ሰላም ጤና ይስጥልኝ። ዶን ኪቲዩብ ነው። እግዚአብሔር ይመስገን።
አንድ እርዳታ ፈልጌ ባለፈው መዝጊዜ ምናምን ትንሽ መዝገብሽ ነበር።
ተመዝግበው ነበር ከዚህ በፊት
አዎ አንድ ቀን መዝጊዜ ጊዜ መዝገብሽ የነበረ መስከረም ማለቂያ ምናምን አካባቢ እሺ ተመዝግበው ጥሩ እሺ ተመዝግበው ከሆነ ወረፋ ሲደርሶት እንደውላለን ወረፋዎች ሲደርስ እንደውላለን ምን አሉኝ
አስታውሱኝ እንደው በእግዚአብሔር ስም እንደው ጤና ይበልልኝ ሰላም አይ አንረሳም ወረፋ ሲደርስ እንደውላለን አሁን ላይ ከአመት በፊት የተመዘገቡትን ነው እያስተናገድን ያለው የእርስዎ ወረፋዎች ሲደርስ ቀኑ ሲደርስ እንደውሎታለን ማለት ነው
አይደል?
አዎ
ይቆያም ብዙ ጊዜ ይዘገያል አዎ ሊቆይ ይችላል እንደነገርኩት አሁን ከአመት በላይ ከሁለት አመት በላይ
አይደል?
ወረፋ የሚጠብቁትን እያስተናገድን ነው እሱ ደግሞ ወረፋዎች ሲደርስ በወረፋ መሰረት ይስተናገዳሉ ማለት ነው እንደውላለን
እሺ፣ እሺ፣
እሺ እናመሰግናለን
እሺ፣ እሺ።